ቅድም ደውዬ የሆነ ስልክ ሰጠውኝ ነበረ ሁሉም ወደ withdraw አድርጌ ወደ ቴሌ ብር አልገባልኝም እና screenshot screenshot አድርገህ ላክ ብለውኝ ዜሮ ስድስት መጨረሻው ስልክ ሰጠውኝ አይገባም ስልክ እና ሌላ አማራጭ ሌላ አማራጭ ካለ ምልክበት ብትሰጡኝና screenshot ያደረጉት ልከው ብዬ ነው።
እሺ አንድ ጊዜ ጠብቁኝ።
ሄሎ አንድ ጊዜ ጠብቁኝ።
ኦኬ
ስልኮትን ይንገሩኝ።